hello ይኸውልህ ሶል ወይ እ አሁን የነገርኩ info ያልኩ ማለት ነው።
እ በቃ ነገ እ እንትን ወሎ ሰፈር ስለምመጣ ያምጡልኝ አለች ወሎ ሰፈር እ ነገ ሄድላታለሁ። ወሎ ሰፈር ችግር የለውም።
እና አስራ ሶስት ነው ደግሞ እንትኗ order ኡ app ላይ የገባው ግን አስራ አንድ order ነው።
አረ አስራ ሶስት ነው ሶል app ላይ አ ይኸውልህ እንትን accept ያልተባለ አለ እኮ accept ያልተባለ ስላለ ማለት ነው። app ላይ ያልተባለም የገባው ያል- አለ።
ለዛ ነው።
አ ያልተባለም ስላለ አጠቃላይ አስራ ሶስት ነው ምንም ነገር እንዳይቀርብኝ ብላለች። so ወሎ ሰፈር ይሄድላት በቃ ችግር የለውም።
እሺ እንዳይጎድልባት ችግር የለውም። assign ሲደረግ assign ከተደረገው driver ላይ እንትን ብለን እም እንልክላታለን አንድ ላይ ጨምረን።
በቃ ማነው accept የሚለው ግን እንዳይረሱታ ደግሞ እሱንም እንዳይተውት vendor ኦች ናቸው accept የሚሉት። ያብ ያስታውሳቸዋል። ችግር የለውም። ለበ- ለያብ ገሪውና እም እሱ ያስታውሳቸዋል።
እም በቃ እሺ እሱ እሺ